ሁለት ሀያ አራት ሀያ ሶስት ሰላም ነው። ከሽፍ ምንድን ነው ነጭ ሽንኩርት አዘን ነበር እና ምንትለት የላካችሁልን ነጭ ሽንኩርት በጣም የተበላሸ ስለነበረ መልሰ ነው ነበረ፣ ግን እስካሁን ተመላሽ አልመጣል።
እስኪ ያሳውቀው ነበር ከዚህ በፊት ደውሎ።
አዎ አዎ፣ እስኪ ቁጥር ይንገሩ።
ዜሮ ዘጠኝ ሀያ አራት ሀያ አራት ሀያ አራት አሁንም እሺ ሀያ ስድስት ሰማንያ ሁለት
ሰማንያ ሁለት አዎ አሃ፣ መሰረት በሚለው አዎ
Okay። ለነገ ላስገባሉት፣ ነገ መቀበል ይችላሉ።
አዎ እችላለሁ። ኧረ በጣም ቆያ ሆነት አሁን ለበዓል ካልሆነ ምንም አያደርግም።
አዎ ይቅርታ፣ በጣም ነገ እንዲመጣሉ ታደርጋለሁ፣ አስገባሉታለሁ። አሁን ኮ- እሺ፣ እሺ፣ መልካም ቀን ነው።
እሺ አደራሽ ለነገ እሺ፣ አስገባሉታለሁ። እሺ፣ መልሽ። ቆንጆውን ደግሞ
እሺ፣ አስገባሉታለሁ። እሺ